Hello, hello, hello hello hello፣ አይሰማም?
አሁን ይሰማኛል እንዴት ነህ?
አለ መዝገብ hello hello፣
ይቆራረጣል።
የዳግማዊትን ሽንኩርት
ዳግማዊት እ የት ነው የወጣኸው ዛሬ? አንተ የት መስመር ነው የሄድከው?
ምን የት መስመር ነው የሄድከው? ታሪክ ነህ?
እኔ ዛሬ እዚህ ሀያ ሁለት ወሎ ሰፈር ምናምን ነው ወደ ሀያ አራት ምናምን በቃ እሺ፣ እሺ አሉላ። እሺ፣ እሺ brother